hello
order ነበር ልንገርሽ እስኪ ያለ ይቅርታ እሺ ስልሳ ማን ሰላሳ ስድስት አርባ ዘጠኝ ሰላሳ ስድስት አርባ እሺ ምንድን ነው ሌላም አለ
እሺ ሰላሳ አራት ስልሳ
ሰላሳ አራት ስልሳ እሺ እውጡም በቃ እምቢ አሉኝ። complete ዛሬ ላለኝ እና complete በይልኝ።
ስም ማን ነው ታምራት ተሾመ ታምራት ተሾመ አ፣ እሺ እልል ታምራት እሺ እሺ እሺ።
ቻው